ሄሎ ጤና ይስጥልኝ።
ከሻሸመኔ ነው የሚለውና እሺ
ተሰጥኦ ያላችሁ የሚለውን ማስታወቂያ ይቺ ነው።
እ እጹብ ድንቅ ልጆች ለመጠቆም ነው።
አዎ ራሴ ነኝ።
ራስህ
አዎ ስንት አመት ነው?
አስራ ስድስት
እ የአስራ ስድስት አመት አይቻልም። ትንንሽ ልጆች አምስት አመት እና ከዛ በታች ሆነው የተለየ ታለንት ያላቸው ጎበዝ ልጆችን እ ነው መጠቆም የሚችሉት። የአስራ ስድስት አመት አይሆንም መስፈርቱ። እሺ አመሰግናለሁ። መልካም ቀን። እሺ እ